ሄሎ ጤና ይስጥልኝ ከቢጃ ኢትዮጵያ ነበር ምደውልልዎት አሁን ደውለውልን ነበረ አቤት አዎ ሮዚላንድ ነው የሚባለው አሁን ቤቱ አዎ ሮሳንድ ሮዚንዳ ሮሳንድ ሮሳንድ ካፌና ባርና ሬስቶራንት ሮስላንድ እ?
አዎ ሮሳንድ ሮሳንንድ ሮ-
ሮ
ሰማሁታል ሄሎ አዎ አዎ። ሄሎ
ይንገሩኝ ሄሎ ሮሳንድ እሺ ይሰማል ሮስ ሮሳንድ አዎ
እሺ እሱን ለመጠየቅ ነበረሽ መልካም ቀን እሺ